እንፈራለን። ሄሎ ሰላም፣ አንዴ ላ መሴን አገናኝ መሴ የለችም፣ ምሳላለች።
ወይን እሺ፣ የሆነ ሚስታክል ወርደን ነበረ ምንድን ነው?
ዘጠና ዘጠኝ ሰማንያ አምስት
ዘጠና ዘጠኝ ሰማንያ አምስት ሰማንያ አምስት እሺ። ምንድን ነበረ የሚስተካከለው?
ቲኑ ነው ፒን ነው አዎ፣ ከበርገር ቤት እ ነው እዚጋ እያሳየኝ ያለው ስድስት ነጥብ አራት እና
እ
እንደዛ ነው እያሳየኝ ያለው።
በቃ እሺ፣ check አደርጋለሁ።
እሺ ሰላም።
እሺ አባ